ጀዱ አፋና
ሄሎ ሄላ
አቤት አካም ጀርሶ
አቤት አካም ጀርቶ ነጋ ጀርቶ
ጅራ ጅራ
ዋጋ ጅራተን ተጃጅላ ቴሌቪን ራቴ
አቤት በአማርኛ ያወራሉ እሺ ከኢትዮ ቴሌቪዥን አገልግሎት ነበር
እ
አሁን ተደውላችሁ ነበር እና እኔ መልሼ ነው ደወልኩት
አው የሆነ message ገብቶልኝ ነበር win free ticket ምናምን ብሎ ነበር okay አሁን ነው የገባው
አ
በቃ እናንተ ተጠቃሚ እንደሆን ነው የገባውና የ message ኡ
እ በኮከብ ዘጠኝ ሰማንያ አምስት እና መሰላል ምልክቱን ጫኑትና
እ
ከዛ subscribe የሚለው አለ አንደኛ ቁጥር ተራ ቁጥር አንድ ላይ
እ subscribe ታደርጋላችሁ ከዛ coin ትገዛላችሁ የሚለው አለ ብ- ብዙ ሽልማቶች ነው ያለን እኛ ጋር ማለት ነው
እ
ከዛ ሁለት ቁጥር ላይ coin ግዛ የሚለው አለ
እ አንድ coin ሁለት ብር ነው አምስት coin ደግሞ ስምንት ኮ- ስምንት ብር ነው
እ እሱም ከገዛችሁት በኋላ ሶስተኛ ቁጥር ላይ ጫወታ የሚለው አለ
እ
ጫወታው ያ coin ኡ ከገዛችሁት በኋላ በዙ በስ- በ coin ኡ ጫወታውን ትጫወታላችሁ ማለት ነው።
እ ከዛ በእኛ ሽልማቶች ደግሞ ብዙ ነው። ላፕቶፕ አለ፣ ሞባይል አለ፣ ብር አለ፣ okay፣ የአየር በዛ ሰዓት ይሁን።
አለ። አ
ኦኬ በዛ ነው ሀ ብር ማግኘት የሚችለው አዎ አዎ በዘጠኝ ሰማንያ አምስቱን
እ አዎ በሱ ከገባችሁ በኋላ ታያላችሁ።
እሺ እሺ ጥያቄ ካ- ካለ መደወል ትችላላችሁ ማለት ነው።
የለም አመሰግናለሁ እሺ